እንቅልፍ ከበስተቤት ምን ልርዳው?
ቤስት ዲፖዚት ብዬ መቶ ሀምሳ ብር እሺ አልገባልኝም።
እሺ ዲፖዚት ሜሴጅን ቴሌግራም ላይ ላኩልን።
የ- በቴሌግራም ልክ ያለው
የቴሌግራም ስሙን ይነግሩኛል?
ኤርሚያስ
ኤርሚ ላቭ የሚለው ነው ወይስ ኤርሚያስ ታደሰ?
አዎ፣ ኤርሚላቭ የሚለው
እሺ የሲቢኢቢ የምትጠቀምበትን ስልክ ቁጥር ላክልኝ ብለሃለች።
ቴሌብር
የቴሌ ብር ነው መቶ ሀያ ሰባት አዎ የቴሌ ብር አዎ።
አዎ፣ በዚህ ነው የምጠቀመው።
ራሱ በዚህኛው ስልክ ማለት ነው አዎ፣ እኮ በቃ መልሶ የላኩላትና እያስተናገደችሁት ያለችው ልጅ ትመልስልታለች። እሺ መልካም እሺ።